hello ይሰማል?
ይሰማል። አሁን ይሰማል።
እሺ ጉዳዩን ድርጅት ነው የደወሉት። እባክዎ ምን ልርዳው?
የቤት ሰራተኞችን ፈልጌ ነበር።
መልካም እሺ። እ ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
ያናቀ መረጃ ከየት ነበር ያገኙት?
ከሰው ነው ያገኘሁት።
መልካም እሺ። እ ሙሉ ስሞትን ይንገሩኝ።
ሚስጥር ባሳዝነው ማን?
ሚስጥር ሚስጥር ማን?
ባሳዝነው።
በዚህ ቁጥር ነው የሚገኙት?
አዎ አዎ።
መልካም እሺ። እ የት አካባቢ ነው ባለሙያ የሚፈልጉት?
እ ወደ አያት
አያት።
ቴኒስ አዎ።
okay ስንት ባለሙያ ነው የሚፈልጉት?
ሶስት ባለሙያ ለተለያየ ቦታ ነው የሚፈልጉት? አያት አዎ።
ኤምሲ
እና ወደ ፊጋ
ጋ okay እሺ። እ ባለሙያዎችን ሁለት አይነት ፕሮግራም አላቸው።
እሺ እ በሳምንት አንድ ቀን ወይም ሁለት ቀን ከሆነ የሚሰሩት ሙሉ ቀን እ መስራት ይችላሉ። በሳምንት ሶስት ወይም ቀን ደግሞ ማታ ነው የሚሰሩት።
okay። full time የሚሰራ የለ አጠቃላይ የለም፣ በተመላላሽ ነው ያለው።
በተመላላሽ ነው ያለው። ለማንኛውም
okay።
መረጃ ላጣራና ደውልልሻለሁ። ሌላ እሺ።
ቋሚ እሺ፣ ነበር እሺ።
የፈለግኩት። ምን ያክል ክፍያ እንዴት ነው ግን የምንከፍለው?
እ እ ደሞዝ ነው
አይ እ፣ ለ- ለእናንተ ማለት ባለሙያ ሰራተኞችን ለማግኘት ሲወስደኛ አዎ፣ አዎ።
ቅድሚያ እ አሁን ለምሳሌ ሶስት ለእያንዳንዱ ሶስት መቶ ብር ነው የሚከፍሉት። አሁን ሶስት ባለሙያ ስጠ- ስለጠየቁን ዘጠኝ መቶ ብር ነው ቅድሚያ የሚከፍሉት ማለት ነው።
okay። ከዛ በኋላ የሚከፈለው ድጋሚ አይ ድጋሚ አይከፈልም።
ኦኬ።
እሺ፣ ስለደወሉ እናመሰግናለን። እ እ ምናልባት ይህን ስልክ እንኳን ቢያስቸግሩት okay።
አርባ ዘጠኝ ሀያ ሶስት አስር አስር ላይ ደውሉልን። እሺ አርባ ዘጠኝ ሀያ ሶስት ሀያ አስራ ሶስት አስር አስር አስር አዎ እሺ መልካም ቀን ምናምን። እሺ።
እሺ